hello ጤና ይስጥልን ቤት ቤት
እንዴት ነው? ሰላም ነው?
ሰላም እግዚአብሔር ይመስገን።
እንትን best betting ላይ የሆነ ብር እንትን ብሎብን ነበር።
ምን ሆነባችሁ?
እንትን ጃኳር ጃኳር የሚለው እንትን ላይ ተጫውተን okay jackpot ላይ ጃኩር እሺ እዛ ላይ ተጫውተን አንድ ኳስ አንድ ጨዋታ እንትን ሆነ ተላለፈ ወደ ሌላ okay ሌላው ተሳክቶ ነበር ብር አለቀቀልንም
አስራ ሁለት ሰዓት ጠብቃችሁ
እ ጨዋታው ካለቀ ያኛው የተላለፈው አስራ ሁለት ሰዓት አልፎታል አልፎታል።
አዎ okay እሺ የ jackpot ውድድር ነገ ነው የሚገባው። እሺ እንትኑ አሸናፊ ከሆናችሁ ነገ ይገባላችኋል።
okay እሑድ እሑድ አይሰራም እም፣ አይ ዛሬ ማናጀራችን ስለማይገባ ነው።
እሺ ነገ ጠብቁ እሺ።
አ፣ ግን ይገባላ ይሄ ነገር እ፣ ይገባል። አዎ ካሸነፋችሁ ይገባል። ምንም ልውስት እንትን አይደርግም። ታውቃለህ አይደል? ህጎቹን ታውቃለህ።
ህጎቹ እኮ አልኩሽ የተዘዋወረው ነው አሁን እያስፈራል የተዘዋወረው በቃ void ከሆነ void ሊሆን ይችላል። የእሱ ይቀነሳል እንጂ እሱ ራሱ ይወጣል ከጨዋታው እንጂ ችግር እንጂ የለውም።
ሌላው እንትን አይልም አይ ችግር የለውም። ግን ጨዋታውን ከተከናወነ በዛ ውጤት መሰረት ነው የሚሄደው ማለት ነው። አስራ ሁለት ሰዓት እንዴ አ- አ- አልተከናወነም እኮ ጨዋታው ከዚህ ሰዓት በኋላ አዎ፣ ከና አይ እየነገርኩ ነው። ከተከናወነ ነው እያልኩ ያለሁት።
አ፣ ወይ።
ከተከናወነ እንደዛ ሊሆን ነው። ካልተከናወነ ደግሞ void ይሆናል ማለት ነው። እንደዛ ነው።
እና ነገ እስከ ስንት ሰዓት እንጠብቃችሁ?
እ፣ በዚህ ጠዋት ላይ ጠብቁን።
ወይም ያው ብዙ ደግሞ- አሸናፊዎች ስሉን ችግር የለውም። መደወልም ትችላለህ። ካልገባለህ ችግር የለውም።
እሺ፣ እናመሰግናለን።
እሺ፣ መልካም ቀን።
ወይ።